hello
መልሽ
እሺ እሺ
profile ኡ ላይ ገብተው ነው አደለ? address የሚል አለ።
አ ከዛ ብርጭቆ አርባ ስልሳ ካሉት በኋላ እቺ pin ማድረጊያዋ location ዋ አ እዛ ላይ ነው የምታሳየው።
ቆይ hello ይሰማል?
hello፣ አዎ ይሰማኛል።
እሺ ቆይ login አድርጌው እንትን ልበል
እሺ
ወይ እንዳልይዝሽ check አድርጌ ወይ መልሼ ልደውል።
አዎ ይደውሉልኝ እና እ፣ ቲማቲም ያልመጣው በስምንት order ያደረጉት ነው ወይስ በአስራ ሶስት ነው?
አይ አሁን ሰሞኑን ያደረኩት ትላንትና በአስራ ሶስት እናንተ ማለት ነው።
አ እሺ እሺ፣ ትላንት ያደረኩት መልሰው ይደውሉልኝ።
እሺ እሺ እሺ